Hello ጤና ይስጥልኝ ቃል ኪዳን ነኝ ከብስቴት ምን ልርዳዎ
ሰላም ነው።
ሰላም ምን ልርዳዎ
ትናንትና ከቴሌ ብር ዘጠና ብር አስገብቼ ማለት ነው እሺ አልገባለኝ እስካሁን ደውዬላችሁ እንትን ትንሽ ጠብቀው process ላይ ነው ያላችሁ።
እሺ deposit message አለ አይደለ
አዎ ልኬልሃለሁ ልካለሁ። ትናንት የሆነ ሰውዬ በቴሌግራም ላክልኝ አለ እሺ ልኬልሃለሁ።
እሺ ከዛ አልገባለሁትም ነው
አ?
ከዛ አልገባም ነው አዎ አልገባ